Hello ሰላም ጤና ይስጥልኝ። እማ
እንዴት ናችሁ? እንትን cash register እንትን ለማድረግ የባንክ account ፈልገን ነበር።
እሺ፣ የምን account? ንግድ ባንክ ነው ወይስ የኔ?
አዎ፣ ሁለት ነው ያላችሁ? ሁለት ብቻ ነው?
አዎ።
Okay።
እሺ፣ ስኬት ቴክኖሎጂን የደወልሽው አውቀሻል?
አዎ፣ Cash register። አዎ፣ ለመግዛት እሺ። የንግድ ባንክ ልንገርሽ?
Okay። በቃል ያዘው፣ በቃል ያዘው።
ጻፊዋ ቴክስት
ቴክስት ፈልጌ ነው። በቃ ባንክ ሆኜ ብደውል ይሻለኛል።
በቃ እሺማ